हेल' हेल' हेल'
ሄሎ ሄሎ ይሰማኛል።
እሺ የመቶ የሶስት ሺህ ብሩ ማለት ነው shop ላይ ነው ሄዶ ወስዶ ያደረገው። shop ኡን ደግሞ ማግኘት አይቻልም system ላይ አባቴ ማየት አይቻልም።
እሺ እና የመቶ ሀምሳ ብሩ ደግሞ withdraw አልሆነም። Okay እሺ እሺ አልሆነም። እሺ አባቴ እሺ እሺ check አድርገው ቀን እንደገና።
ኧረ እሺ መልካም ቀን።
አቶ ተማ